ጊዜ ይፍታው። ጊዜ ያልፋል ብዬ ከአልጋዬ ተንጋልዬ በሐሳብ በንዴት ኮብልዬ ላልገላገል ከስቃይ ጊዜ ይፍታው እልና ፍርሃቴን በውስጤ አምቄው ጊዜ የኔ ሆኖ እኔ ፈጥሬው ጊዜንን ስፈራው በእርሱም በእርሷም እያማሃኘው የጊዜ ሚስጥሩ ሳይገባኝ ውስጠጣው ሁሉንም መፍታት ሲችል በዛው በጊዜው በእልህ ባትንኩ ባይነት ራሴን ወጥሬው ጊዜ በእኔ መመርኮስ ሲችለው ባልባልታ ለጊዜ ሰጥቼው ጊዜ ይፍታው እላለው ፈሪ ፍርፋሪ ጊዜን ነንፈርቸው በጊዜ ጊዜን ካልተጠቀምነው ለአንድ አፍታ ሁሉ ለሚፈጠረው አጥብቀህ ጊዜን በፍትህ አቁመኸው የዛለት በዛው ቀን በጽናት ታግለኸው ከሁሉም በላይ እውነት ፍቅር አለው ጊዜንም አይጠብቀው በመንገድም ሄደ በአደባባይ ወጣው ሁል ጊዜ ጀግንነት ሁል ጊዜ ኩራት ነው። እድሜያችን አናውቀው የውርዱን ስፋት አንገት ከምንደፋ በውሸት በጊዜ ፍርሃት ለዘላለም ተከፋ ታጥቀ በእውነት ባናማሃኝ ኑሮ በጊዜ ይፍታው መች ቆይስ ነበር ወያኔው በስልጣን ላይ ያለው የሀገር ምቀኛ የእንግዲህ ልጅ የሆነው በሾክ በአሚካላ በዘር የታጠበው በጊዜ አማኝተን በጊዜ ስንሰደድ ነፃ ማውጣት ስንችል ራሳችን በግድ ስንጠብቅ ነፃ የሚያወጣን እኛን የሚያማልድ የእኛ ችግር ሆኖ የእኛ ጉድ ጊዜ ጭልጥ ጣለ ስድድ። ኤዲያ በቃን ከእንግዲህ ለጊዜ ማጎብደድ፣ በጊዜ አማኝተን በጊዜ አንቀልድ። እንሩጥ እንታገል፣ አንድ እንሁን በጊዜው ይብቃን ማለት ጊዜ ይፍታው እጃችንን አጣምረ ነው ዲስኩር ጉራ አውቀን መፍትሄ እንደሌለው ተግባርን ለብሰ ነው ብለን ጊዜን መጠበቅ የፈሪዎች ነው። ጊዜ ይፍታው እላለሁ መኖሬን እየፈራው ጊዜም በጊዜ እያመሃኘው እፎይታ ለራሴ ሊሰጠው ጊዜ ይፍታው ጊዜ ይፍታው እልና ኑሮዬን ሚስጥር ላደርገው ሆኖ የአደባባይ ሰው የሚያውቅ ሲጨንቀኝ ለራሴ ልጽናናው ጊዜ ይፍታው ጊዜ ይፍታው መልሼ መላልሸላለሁ እድሜ ልኬን በጊዜ እያመሃኘው ላፍን በሆዴ ልይዘው ሆኖ ሳለ ማዛልቀው ስንፍና ከሆነ ወይ ለራሴ አልነግረው በቃ ጊዜ ይፍታው ሆኖ ጊዜ ይፍታው አሁን ሰለቸኝ እሱ ራሱ ጊዜ ከቶ ምን አይነት ነው ለካስ ጊዜን መጠበቅ የፈሪዎች ነው ያለ ዓላማ ብጠብቀው ብዬ ጊዜ ይፍታው ጊዜንን ጠምዝዤ ጊዜን ላላቆመው የደቂቃን ሰከንድ ማድረግ የማልችለው ተቀላቅለውብኝ ዝምታና ጊዜው ዝምታም ፍርሃት ነው፣ ፍርሃትም ጊዜን መጠበቅ ነው። ኩኖ ባህላችን ስናመልክ ጊዜ ይፍታው ላይጠራቀም ያሁሌ ባከነው በአጉል በከንቱ ግጀት ስናዋልለው ወይ አንዱን ፈር አልያዝ ነው ልናልፍ ሆኖ ተፈጥረ ነው ተሰውሮብን የመስዋዕትነት ጸጋው ጊዜ ይፍታው ስል እድሜን ልቀጥለው ዙሮ ዙሮ ላይቀር መሞት የሚባለው የምን ጊዜን መጠበቅ ነው? ችግርን በአግባቡ ፈተነው እርሱ ራሱ አልባልታን ወሬን ሳንፈራው በቆምንበት የዓላማ ጽናት ጸንተነው አቋማችንንም አንድ አድርገነው እርሱም ኢትዮጵያዊ አንድነት ነው እንደ አባቶቻችን ተግባርን ለብሰነው እናም አቋም ካለ ጊዜንም አይጠብቅ ጊዜንም አይፈራው እስከሚደርስ ከዓላማው አንተ ትብስ አንተ ትብስ እንባባለው ሳንፈራ በጊዜ ይፍታው እንነሳ ሳንል ጊዜ ይፍታው ሳንፈራ ጊዜ ይፍታው እንነሳ ሳንል ጊዜ ይፍታው ጊዜ ይፍታው ጊዜ ይፍታው
ሁሉም ይሄዳሉ። እንዳመጣጣቸው ክፉ ንጉሥ መጣ፣ ደጉ ንጉሥ መጣ፣ ሁሉም ይሄዳሉ እንዳመጣጣቸው። ሳቅና ለቅሶ ሺን አይገዙትምና ኦይ ሁሉም ይሄዳሉ እንዳመጣጣቸው። ሳቅና ለቅሶ ሺን አይገዙትምና አትፍሪ እናት ዓለም ኑሪልኝ በጤና አስደንቅኝ